ጤና ይስጥልኝ።
ጤና ይስጥልኝ። በዚህ ስልክ withdraw አድርጌ ነበር እና ወደ ቴሌብር እንትን አላረግ አልገባም።
confirmation ፈለግ ማ-
እሺ፣ መስመር ላይ ነበር።
ሚኪም ሰልችቶታል እኮ ነገሩ የልጆቹ ነገር። አዎ ምን እ፣ ከ- ከሚስቱ ጋር የተደባበረ ሰው ነበር መካከላቸው። ሄሎ
ሄሎ፣ አምስት ሺህ ብር ነው አይደለ?
እ አምስት አስር ሺህ ሺህ ብር ነው።
አስር ሺህ ነው። ትላንት ነው። እሺ አባት
okay። አዎ፣ እዚህ ጋር አምስት ሺህ ነው የሚያሳየኝ። ሌላው እንደገባ ነው የሚያሳይ።
ሌላው እንደገባ ነው አምስት ሺህ ነው የሚያሳየህ።
አዎ፣ አሁን text ገብቶለታል። አዎ፣ አምስት ሺህ ማለት ነው። ሌሎቹ balance አምስት ሺህ።
ናቸው። እስቲ check ያደርጉትና። እሺ፣ መልካም ምሽት።